ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
ጤና ይስጥልኝ የኔ ቤት ማታ withdrawal አድርጌ ሁለት ጊዜ አልገባም ብሎኛል። እስካሁን አልገባም።
እሺ withdraw ሲያደርጉ successful የሚለው አለ አይደል? transaction history ው
አልመጥ successful አላለም። ግን ከሞት transaction ያገኘው- history ላይ ገብተው አይተውታል?
transaction history ላይ ሊየው አዎ እሱ ላይ successful የሚል አለ። እሱን screenshot አድርገው ቴሌግራም ላይ ይላኩልን።
okay successful የሚል transaction history ላይ ይቀመጣል እንዴ? withdrawal ሲደረግ አዎ እሱን screenshot አድርገው ይላኩልን ቴሌግራማችን ላይ ከለ ስልክ ቁጥሩ።
okay
እሺ